ጤና ይስጥልኝ ሜልኮን
አቤት ሳምሪ ከ We Plus Solution ነው የምደውለው።
OK።
application አችን ላይ ተመዝግበሽ ነበረ።
ማለት application
እ፣ challenge አችንን ለመቀላቀል አይተው አዋ ያ ለ challenge ኡ ለመቀላቀል ነው። አሽከርካሪ አይደሉም።
አይደለም አይ እሺ፣ አይደለም።
ግን እሺ፣ አሁን የተመዘገቡበት ግን እ፣ ለአሽከርካሪዎች የሚመዘገቡበት ነው። እ፣ ተጠቃሚ OK።
ለመሆን We Plus Solution user የሚል አለ።
user አዎ እና እሱን በማውረድ እ፣ እና በመመዝገብ አሸናፊ የሚያደርጉትን referral code ማግኘት ይችላሉ።
OK እሺ እ፣ በተጨማሪም application አችን ላይ ከአርባ አራት በላይ የሚሆኑ አገልግሎቶች አሉ እ፣ ትራንስፖርትም ጨምሮ እና ሶስት መቶ ሀምሳ OK game ኦች አሉ። እነዚህን አገልግሎት በመጠቀም እንዲሁም invite በማድረግ እ፣ አሽ- አሸናፊ ይሁኑ የ challenge አችን።
OK OK thank you እሺ አመሰግናለሁ። መልካም ቀን።
በጣም አመሰግናለሁ።